hello ጤና ይስጥልኝ ቤት ቤት hello ጤና ይስጥልኝ hello
hello hello ጤና ይስጥልኝ ወይ እንትን በቴሌግራም ልኬልሽ ነበር እኮ እንዲ
OK እሺ ማን ልበል
ቃኘ ወይ ቢኒ
OK ቃኘው ነው የሚለው
ቢኒ ቢኒ ነው የሚለው የእኔ ቃኘው ነው የሚለው ቴሌግራም አዎ ልከሃል ቃኘው በሚለው ተልኳል
አ በቃ በሱ
OK እሺ አትሌት ምንድን የሚለውን እየጠበኩኝ ምን ሆኖብህ ነበር
invalid stake የሚለው ነው place bet ስለው OK
እ?
invalid stake ይልሃል የ- የምንድን ነው የምትጫወቱት እናንተ ስፖርት ነው ምን አልሽኝ?
እ ስፖርት ነው
አዎ እሺ እሺ betting ኡን አዎ እሺ
እሺ ያው እየጠበኩ
እሺ accept በለኝ
እሺ